ጤና ይስጥልኝ። ብዙ ሰዎች ነው ባኮ የምንረዳው።
ጥረት እንትን ነበረ ገንዘብ አስተላልፌ ነበረ ትናንት ከሁሉ ስፖርት ወደ ቴሌብር
እሺ፣ አልገባለትም።
አልገባም። ከሂሳቡ ተቀንሷል። ቴሌብር ላይ እ፣ አልደረሰም። ቸክ አድርጌያቸው ነበር እና ከእነሱ ነው የምጠይቀው አለኝ። ትናንትና ውድ ሰባት ሰዓት አሪፍ ነኝ።
ተኩል ያልገባለትን
አይቼዋለሁ። እዛ ላይ ሳክሰስ ነው የሚል ብሩ ላይ ግን እንትን ላይ አለ።
ሰው በቴሌግራም ይላኩ።
ምኑን እንትኑን ነው success አዎ፣ successful ያሉትን
okay። እሱን ቴሌግራም ላይ ላክለ አዎ፣ አዎ፣ በቴሌግራም ቻናላችሁ ጋር ላከው በዚህ ቁጥር ያዙ
እሺ
0978